ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም እንዴት ዋሉ?
እ?
አቢ ለማየ እስኪ ስልክህን አገናኘን። ህፃን ልጅ መናገር አይችልም። እሺ? ለእናትህ ስጣት ስልክ።
እሳቱ ለመታ- ለመሳተፍ ፈልጌ ነበር።
እሺ ለ- ለትልቅ ሰው ስልኩን ስጠው። እሺ?
እ?
ለማየ ስጣት ስልኩን።
እማዬ ስራ ናት።
ማን የደወለልህ?
እ?
ማን የደወለልህ?